engineer.
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ቅድም እንትን ተብዬ ነበር በቴሌግራም screenshot አድርስ ተብዬ ልኬላቸው ምናምን ነበር። በቅርብ እናስተካክላለን ምናምን ብሎኝ ነበር ወስድነን
Okay። ማን በሚል ስም ነው የላኩኝ?
እንትን የሚል ዘጠና ሁለት ቤት ላይ
እሺ፣ የእርሶ ስም ማን ልበል?
ኦሊያድ ሶሬሳ
እሺ፣ ለመኛችን የላኩት መልእክት ደርሶናል። case ኡም report ተደርጎሎታል። ያው ምን አሉኝ?
ማለቴ እስከ መች ልጠብቅ ብዬ ነው።
አዎ እስከዚህ ጊዜ ማለት አንችልም። አሁን ሰሞኑን system ላይ የተፈጠረ ችግር ስለነበር እንደርሱ አይነት ተመሳሳይ ችግር ያለባቸው ሰዎችንም እያስተናገድን ነው እና ወረፋውን ጠብቁ። ለሁሉም resolve ይደረጋል ያለው ችግር።
አየ እሺ፣ ጥቂት ይጠብቁን። ሌላ የምረዳዎት ነገር አለ?
አይ የለም የለም።
እሺ፣ ስለደወሉ እናመሰግናለን። ከሚሰሙት ድምጽ በኋላ አስተያየቶትን ስለ አገልግሎት ያስቀምጡልን። መልካም አዳር።
አየ። እሺ መልካም አዳላችሁ።